ሄሎ
አቤት አቤት።
ሰላም ከችፕ ነበር የምደውልዎት ነው። አሁን እሺ።
ያልተላከ ብር አለኝ ብለው ነበር።
አዎ
እ በሶስት ነው ኦርደር ያደረጉት በአራት ፌል ስላልተልኮልዎታል እና ቴሌግራም ላይ ልልክሎት ነበር ማግኘት አልቻልኩም። እርሶን እና ሀይልኛ ቴሌግራም ላይ እ ስልክ ላኪልኛ በምንድን ነው?
እሺ ዜሮ ዘጠኝ አርባ አራት አልያዝኩም። ቴክስት አድርጊልኝ።
ምን አሉ?
ቴክስት አታደርጊልኝም ቁጥሩ?
እሺ እሺ በቃ አረግሎታል። እሺ